не вешался
ሄሎ ይህ የተጫነው ራሱ ፋይሉ የለም እና እንትኑ ጠፋብኝ። ይሄ ቅድም ጀነሪኮ አለ ብሎ የመጣው
ኦኬ ፍላሿ አዎ ኦኬ ላረግሻትም ነበር እንዴ?
አረ ሆኗል። እናንተ ባረጋችሁ እዛ እኮ ነው ገብቼ ኤዲት ያደረኩት። አሁን ስገባ የለም። ለዛ ነው እኮ እኮ- ሾርትከቱም አልሰራም ያለው።
ፋይሉ ኮምፒውተሩ ላይ ያለ ኮፒ ያልሆነም ማለት ነው መሰለኝ።
ኦኬ ፍላሽ ላይ ነበር እንደ ነበረው።
ፍላሹ ላይ እኮ ነው ያረኩልሽ።
በቃ እሺ፣ በቃ አዎ፣ እንደዛ ሆኖ መሆን አለበት። በቃ ሳረገው አላረኩትም ማለት ነው።
ኦኬ በቃ ታይታውሽ ፍላሹን አንዴ ፈታልሻለሁ።
ላድርገውና እሺ፣ እሺ ሌባ እሺ እኔ እሄዳለሁ ወደዛ። ቆይ ገራዘር እንደውማ በ- ኦኬ በቃ ስደርስ ደውልኝ። በቃ በስልክ ችግር የለም።
እንትን እሺ IT ዎች አሉ እንዴ? ፕሪንተር እምቢ አለኝ።
እ አይ ቴሌግራም ላይ ግን ጻፍለት።
አሁን አዎ ይመልሳሉ።
እሺ።
እሺ እሺ